ጤና ይስጥልን ቤስት ረዴት ነኝ። ምን ልርዳው?
አንድ ቲሜጣን ነበርና ማስተላለፍ ያፈልግ
እሺ ካሻር ኮዱን ንገረኝ።
አስራ ሁለት
አስራ ሁለት
ስምንት
ሌላው
አስራ ስምንት አስራ ሁለት አስራ ስምንት አስራ ሁለት አስራ ስምንት ሰላሳ አንድ ዘጠና ሰባት
ሰላሳ አንድ ዘጠና ሰባት እ አንድ void የሆነ ጨዋታ አለ
እና አይለቀቅም።
አይለቀቅም። በበር odd ኡ ስለሚቀንስ void የሆነው ጨዋታ odd ኡን ይቀንሰዋልና ቦነስ አይለቀቅም።